ጤና ይስጥልን ለብቻ ነው ልኬ ነው።
ሰላም እንዴት ነሽ? ከቢዩ ነው የምደውለው።
እንዴት ነሽ?
በሀምሳ አምስት ሰማንያ ሰባት ኦርደር ነበረን
አዎ እናንተ ጋር አንድ
ቤቢ ነው።
አዎ። እየተሰራ ነው።
ቴክስት አልገባም። አይ ቴክስት አልገባም ማለት ቴክስት አልገባም ብዬ ነው ልጁ ሲመጣ ገባም እሺ፣ ስለዚህ እየሰራችሁት አይደለም?
አዎ።
እሺ፣ በቃ እሺ፣ እደውልልሻለሁ።
ትልክ- ትልካላችሁ ከላካችሁ ታረዋል እሺ፣ ቆይ አንዴ። እሺ፣ እደውልልሻለሁ።